ሰላም ጤና ይስጥልን። ቤስት ቤት ቤቲ ነኝ። የምልረዳው እንዴት ነው? ሰላም ናችሁ ወይ?
ሰላም
አዎ፣ ባለበት ሶስት ውጭ ማለት እስካሁን አልገባልኝም።
መሴጅን ቴሌግራም ላይ አሳውቀህን ነበር።
አዎ፣ ማን ልበል? የቴሌግራም ስምህን ከማል
ከማል ኤልሞ የሚለው ነው።
ከማል ከድር የሆነ አስር ቤት ስልክ ነው።
ከማል በጣም ብዙ ሰው ነው ያለው ነው። እስቲ hi በለኝ
እሺ፣ አሁን ከላይ ልበልሽ።
ስለማገኘው ችግር አዎ።
የለም hi- እመልስልሃለሁ። እሺ
እሺ፣ አሁን hi በልሽ ታገኝ እሺ እሺ። ከማል የሆነ hi ያለ ደረሰ ደረስ
ገባሽ?